Hello ጤና ይስጥልኝ Best Bet ራሄል ነኝ። በምን ልርዳው?
Keno ተጫውቼ screenshot ላክልኝ ብላኝ ነበር። ማደሪ ቶሎ ጨረሰብኝ። የነበረኝም ብር የበላሁት ምናምን ነበር ቶሎ ጨረሰብኝ። screenshot ላክልኝ ብላኝ ነበረ።
እሺ ልካለና የቻልኩትን ልክ ያለው ስልኩም ደግሞ screenshot ስላስቸገረኝ አንቺ ገብተሽ የምታስተካክልበት መንገድ ካለ አስተካክልኝ። አንዴ ሳይሆን ሰላሳ ጊዜ ነው ይሄ ነገር እየገጠመኛል እኮ ይኸውልህ game history ውን ካላክ check ማድረግ አንችልም እኛ ለዛ ነው። ስለዚህ የላክልንን check እናደርግልሃለን፣ ችግር የለውም። ታገሰን እና ትንሽ check እናደርገዋለን። ቴሌግራም ላይ ከላክልን screenshot እኮ ልከዋለሁ።
እሺ ላካውና check እናደርገዋለን።